ተረዳት ቀደም የሚል ጤና ይስጥልኝ አርፍቴ ረዲስ ነኝ በኮሚኒቱ ጤና ይስጥልኝ ደንበኛችን ትንሽ ድምፆት ርቋል
ይዝረው አድርጌ ነበርና አልገባም እሺ መሰጅ እና ፎቶ ስክሪንሻት አድርገ ላክልኝ ተብዬ ነበር ልክ ያለው ምንም
እሺ ልከውልናል ደንበኛችን አዎ ልክ ያለው ግን ምላሽ የለው እሺ ስሞትን ይቀሩኝ የቴሌግራም ስሞትን
ኤኤ ነው የሚለው መሰለኝ ኤኤ።
በዚህ ነው ግን
እሺ አግኝተናል ደንበኛችን እስከሚስተካከልሎት ትንሽ በትክክል ይጠብቁን እሺ ከምሽት ይሁንልዎት